ጤና ይስጥልኝ። Hello ጊዜ ከሰነኝ ባንክና የጉዞ መረጃ ልስጦት።
Okay፣ አሁን ገና የጠራው እንዴ?
እ እ ቆየ እንዴ? ከጠራው አሁን ነው የጠራው፣ አሁን ነው የመጣልኝ።
ነው እንዴ? ለምንድን ነው ሌት እየሆነ ነው? በጣም እኔ ጋር በጣም ብዙ ነው የሚያሰማኝ።
ቅድምም ግን የሆነ ስልክ እንደዚህ missed call ነው እያሳየን የነበረው።
ሞክራችሁ ነበር?
አይ እኛ አይደለንም ሌላ ሰው ነው፣ ግን missed call ኡ ነው እያሳየን የነበረው።
እም፣ ሁላችሁም ጋር ነበር የጠራው?
አዎ፣ ሁላ- ሁላችንም ጋር ነው የጠራው።
እስቲ ዘጁ ድጋሚ ሞክረው።
እሺ